ቤት ቤት ለድስት የሚል እርዳው
እንትን ነበረ ዲፖዚት ብር አራት መቶ ዘጠና ስምንት
ዲፖዚት ስታደርግ የደረሰክ ቴክስት አለ አይደለ?
ልክ ያለው ቴሌግራም እሺ ሪፖርት አድርገናል። እሺ
እንደ እና ቆያ ታዲያ እኛ እንፈልገዋለን።
አዎ ቻፖርት ጋር ነው ያለው።
እ ስልካቸውን ዘግተዋል። እነሱም ለምን ለምን ታገኛቸዋለህ? እስቲ አናግራቸው። ቴሌ- ቴሌግራም ላይ
እኮ ዘጋግተውታል። መልስም አይመልሱም፣ መልስ- ስልኩንም ዘግተውታል። አይ እንደዚህ እንደዚህ ሄሎ ሄሎ
አ
እ፣ እና ወይ የአብዛኛው አላ- ሰው እንደዛ ሆኖብን ነው አሁን ነው እ፣
እኮ እናንተማ አንድ በሏቸው እነሱን። እኛም እኮ እንፈልገዋለን።
እየደወልንላቸው ነው እኛም እየፈለግን ሪፖርትም እም።
አድርገንላቸዋል።